hello ጤና ይስጥልኝ።
አብሮ ይስጥልህ።
እሺ የምንታዘው በዩቲዩብ ነው።
እሺ አዋቂ ያለው stand up comedy ውን ለመሳተፍ ነበረ።
እሺ እሺ ይቻላል። በ VIP ነው ወይስ በኦንላይን ነው? በ- እ?
በቪአይፒ ነው ወይስ በኖርማል ነው?
ኖርማል እሺ ይችላሉ። normal ኡ አራት መቶ ብር ነው። VIP አንድ ሺህ ብር ነው።
እሺ እ፣ ትኬት እንዴት ነው ማግኘት የምችለው?
ትኬቱ እዛው ነው የሚሸጠው በእለቱ ነው። ግን ዛሬ ግን መክፈል ይችላሉ። እ፣ የእኛ በምን?
የዶ- የዶንኪቱ ቪዲዮዎች እ፣ ከስር link አለች እና stand up comedy ለመመዝገብ የምትል link አለች። እሷ ላይ አራት መቶ ብር ከከፍሉ በኋላ account ኡም እሱ ላይ ያለ ከዛን ደረሰኙን attach ካደረጉ በቃ ተመዝግበዋል ማለት ነው። ትኬቱን ግን ነገ ነው እዛው ነው የምንሰጠው።
okay እሺ። ሰዓቱን ማወቅ እችላለሁ?
እ፣ ሰዓቱ አስራ ሰዓቱን አንድ ሰዓት አስራ አንድ ሰዓት ነው የሚጀምረው።
አስራ ትኬት አንድ ዘጠኝ ሰዓት ተኩል ያበቃል መሸጥ።
ምን አልሽኝ? ማ ትኬቱ ዘጠኝ ተኩል መሸጥ ያበቃል።
okay እሺ thank you እሺ በቃ